hello hello ሰላም ጤና ይስጥልኝ hello hello hello አቤት ሰላም ጤና ይስጥልኝ ሬስት ቤት እሺ ጤና ይስጥልኝ። አሁን አልተመለከተኝም። አሁን ወደ ጉዳዩ ስገባ ሁለት ሺህ ብሬን መል አስገቡልኝ።
ሄሎ ሄሎ አቤት አቤት ምን አልከኝ አባ ሁለት ሺህ ብር withdraw ን አድርጌ እስካሁን ድረስ አልባልኝ።
እሺ እ፣ ደውለህ ነበረ አባ አዎ ደው ሁል ቀን ነው ደውል።
እሺ ዜሮ ዘጠኝ ስንት ነው አሁን እኮ የቤተሰብ ቤተሰብ ሆነን እኮ
የቤተሰብ ቁጥርህን ንገረኝ አባ
ዜሮ ዘጠኝ እሺ ስልሳ ስልሳ ስልሳ ዘጠኝ ስልሳ ዘጠኝ ዜሮ ሁለት ዜሮ ሁለት ስልሳ ስድስት
withdraw ነው ያደረከው ወይስ deposit ነው አባ withdraw withdraw
ስንት ብር ነው ሁለት ሺህ አለ አንድ account ውስጥ
መቼ ነበረ አባ የመቼ ነው ቅዳሜ
ሰላሳ ማለት ነው ወይስ አዎ።
ሀያ ዘጠኝ ሀያ ዘጠኝ ነው ሰላሳ ነው እኔ አላውቀውም። ቅዳሜ ስድስት ሰዓት ማታ okay
እና ገባ ታስጨነቅበት